ሄሎ ጤና ይስጥልን ችብችብ ሄሎ ሄሎ ጤና ይስጥልን ችብችብ ምትወዳዎት ምን አሉኝ? ሄሎ ድምጾት ይቆራረጣል።
አሁን እሰማኝ።
አሁን ይሰማል። ምን ልርዳዎት?
እቃ ማዘዝ ፈልጌ እሺ ምናምን መጀመሪያ አስፈላጊ ሲለኝ uninstall አድርጊውና uninstall አድርጊው ተብዬ support ጠይቄ ነበር ከእናንተ እሺ
እንደዛ install አድርጊው ከገባ በኋላ application ኑ phone ጠየቀኝ። ስልክ ቁጥር አስገባውለት።
እሺ ስም ጠየቀኝ። እሱን እንደሰጠሁት verification code ሰጠኝ። አራት ማን ስድስት digit እሺ እሱን አስገብቼ next ስለው already exist እያለ እምቢ አለኝ እና የመጀመሪያውን ይዞታል። የመጀመሪያውን code
okay። እስቲ screenshot አድርገው ይልኩልኛል
የሚለው እንደዛ ነው። ስልክ የዛን ያክል smart አይደለም። በምቹ መንገድ ተባበሪ በእናትሽ።
እስቲ በዚህ ስልክ ቁጥር ነው አይደለ order እያደረጉ ያሉት?
order እያደረኩ ያለሁት በዚህ ነው። አሁን install ካረኩት በኋላ item ም እያመጣልኝ አይደለም ማለት ነው።
ሽንኩርት ነበር እያዘዙ የነበረው አዎ፣ ባለ አርባ አምስት ብሩን አዎ። ለእኛም እዚህ የሚያሳየን pending ላይ እንደቀረ ነው payment ኡ። እስቲ ትንሽ ቆይቶ ይሞክሩት።
አሁን application ኑን install ካደረኩት በኋላ እንደ አዲስ ነው እንደ አዲስ ስገባ ይዞታል የመጀመሪያውን።
አዎ፣ አዎ፣ ልክ ነው። pending ላይ ነው የቀረው። አልቆረጠም። ቦትም አይደለ አልቆረጠም።
ብር አልቆረጠም። መቁረጥ ሳይሆን payment method ካለኝ በኋላ ብር ብዬው ብሩን መጠን አሳየኝ። tick አድርጌ next ስለው get code የሚለውን እሱን ስነካ invalid እያለ መልሶብኝ ነው pending ላይ ያቆመው።
እስቲ ትንሽ ቆይቶ ይሞክሩት። እኔም እዚህ አሳውቃቸዋለሁ።
አዎ የመጀመሪያውን ኮድ አልለቀቀም። እሺ እሺ እሺ አመሰግናለሁ።
እሺ እናመሰግናለን።